hello hello
hello፣ ሰላም ነው?
እግዚአብሔር ይመስገን። ፕሪንስ ሆምስ ነው የደወሉት። ምን ልርዳዎት?
ስለ አክሲዮኑ መረጃ ለመጠየቅ ነበር።
እሺ አሁን ስምና ስልክ ነው እየመዘገብን ያለ ነው። ያለው መረጃ ሐምሌ አንድ ላይ ደውለን እናሳውቆታለን።
okay፣ እሺ፣ እሺ።
ስሞትን ማን ልበል።
አለሙ ቢፋ
እሺ ምን ላይ ነበር ማስታወቂያችን የሰሙት?
በቲቪ ነው የሰማሁት፣ በ TV TV ላይ። እሺ አዎ።
ሐምሌ አንድ ላይ እንደውሎታለን።
እሺ፣ እሺ።
እሺ እሺ